ጤና ይስጥልኝ።
እግዚአብሔር ይመስገን ሰላም ነሽ?
እግዚአብሔር ይመስገን። አቶ ተወልደ ሀዱሽ ኖት?
አዎ።
እሺ፣ ደንበኛችን ከአሪፍ ፔይ ነው የምደውልሎት።
okay እሺ እሺ፣ transaction ኑ በእኛ በኩል fail ስላደረገ ገንዘቡ ወደ ቤት ቤቱ ተመልሶሎታል ደንበኛችን።
okay እሺ። ወደ እሺ፣ ሆድ የቤት- ስፖርት ነው የተመለሰው ማለት ነው።
አዎ።
እንደ- ለእነሱ ነው የምጠይቀው አሁን?
መጀመሪያ wallet ዎትን check ያድርጉና wallet ዎት okay።
ላይ ካልገባሎት የ betting ቤቱ ሁሉ ስፖርትን ኦ።
ያናግራቸዋል። ደውላ መልሼ ልናገር። እሺ thank you አዎ።
እሺ እሺ እሺ።
እናመሰግን። መልካም ቀን ይሁንልዎት።